Hello ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
check ለማድረግ ነው።
እሺ ንገረኝ። ካሻርኩት check ላድርግልህ።
አስር ስልሳ ዘጠኝ እሺ
አርባ ስድስት እሺ
ዘጠና ዘጠኝ
ሁለት ጨዋታ ነው ያሸነፍከው፣ ሌላው ሎስት ነው።
ሎስት ነው። እሺ አንድ ደግሞ እንዲ check አድርግልኝ።
እሺ ሌላ ንገረኝ።
አስር ስልሳ ዘጠኝ እሺ
ስልሳ ሶስት ስልሳ ሶስት አርባ አንድ
ይሄ እንትን የለውም ትኬት ወይ ትክክል አይደለም። አስር ስልሳ ዘጠኝ ስልሳ ሶስት አርባ አንድ ነው ያልከኛ። ሌላው
ሀምሳ ሶስት አድርገው ስልሳ ሶስት ሀምሳ ሶስት
ስልሳ ሶስት ነበር ያልከኝ። እሺ አሁን ሀምሳ መጥቷል። እሺ ይሄ ደግሞ በሶስት ጨዋታ ተሸንፈሃል። አንድ ጨዋታ ደግሞ ተራዝሟል።
እሺ አመሰግናለሁ።
እሺ እሺ መልካም ቀን